ታመነ አቤት እንዴት ነህ?
አለን ደህና።
አለሁ ከኮል ሴንተር ነው የምደውልልህ። ስማ እሺ የፕሮሚን ኦርደር ይዘዋል። ሁለት ማን?
ኦርደር ፕሮሚ
ፕሮሚ ወጥቷል እንደ ከኛ ጋር ዛሬ አልሰራንም። እኛ ዛሬ ይሄ ጀሞን ያለ ነው። እኛ
እ? አለም አንተ ነህ እዚህ ጋር ፒክታፕ ያልከው።
መቼ ዛሬ?
አዎ አይ እኔ የሶፊያድን እቃ ነው የሶፊያድ መኪና ሌላ ቦታ ሄዶ የሶፊያድን ነው ይዤው። ሰለሞን ጋር ደውይለት፣
እሺ እሺ በቃ።
ሰለሞን ጋር ደውይለት። እኔ የሶፊያድን እቃ ነው ይዤ ወጣሁት። ጀሞ ነኝ ያለሁት።
እሺ እሺ እሺ ማ እሺ